Hello Hello
ሰላም ነው?
እሺ ሰላም ጤና ይስጥልኝ። ከቤት ቤት ነው የምደውልልህ። አሁን ደውላ ያለን ነበር አይደለ? ሄኖክ ነህ?
አዎ አዎ፣ ሄኖክ እሺ እ፣ ይኸውልህ cancel ላስደርግልህ ነበረ voucher ኡን
አ voucher co- voucher ኡን code ላ እ፣ voucher code ኡን እ፣ ታውቀዋለህ አይደለ? እንዴ check ላድርግ
አዎ ንገረኛ እንዴ።
ይሄ voucher code።
ሰላሳ አራት ምናምን የሚለው አዎ መጨረሻው
እ፣ ቆይ ልንገርሽ እርግጠኛ ለመሆን ነው። እሺ
እ
እርግጠኛ ለመሆን ነው። cancel ላስደርግልህና ወደ ቤት ቤት account እንዲመለስ ለማድረስ ለማስደረግ ነበረ።
እኮ አዎ፣ ቆይ ልንገርሽ።
እሺ voucher history ነው የሚገባ
እ እ፣ ስንት ሚል መሰለሽ? ሰላሳ አራት እሺ
ቆይ ሰላሳ አራት አርባ አምስት እሺ ስድስት እሺ
ዘት እሺ በቃ እሺ ለ- ለማናጀር ታውቂልህ ካንስል ያግልሃል። እሺ በቃ ግብይቱ ከዛ ወደ ቤት ቤት አካውንት ይመለስልሃል።
አሁን ማለት ነው።
አዎ አዎ ይኸውልህ እሺ፣ ዊዝድሮፕ አመስ- ለማድረግ ከፈለክ ማ- ወደ ተለያየ ባንክ አማራጭ ዊዝድሮ ለማድረግ ከፈለክ ቻፓዊ ሳንት ቤት ተጠቀም። እሺ እሺ፣ ለሌላ ጊዜ አመሰግናለሁ።
ማለት ነው። አሁን cancel አስደርግልሃለሁ።
እሺ፣ thank you፣ አመሰግናለሁ።
እሺ እኛም ስለደወልክ እናመሰግናለን። መልካም ቀን። እሺ መልካም ቀን።